Hello. ሄሎ ጤና ይስጥልኝ። እንዴት ስት ነው የምንረዳ?
ነው ገንዘብ pending ገንዘብ አስወጥልኛል። ገንዘብ አንድ ሺህ ብር pending ምን አልከኝ?
pending እያለ ነው እኮ ምንድነው እያለ ነው ያለ pending ብዬ እያለ ነው።
አሁን ደወልክበት ስልክ ቁጥር ነው የቤት ቤት ስልክ ቁጥር አዎ እሱ ነው።
መቼ ነበር ያደረከው?
እ፣ ዛሬ ነው አስራ አምስት ቀን እ፣ ሰዓቱ ደግሞ ሁለት ሰዓት ከአንድ ደቂቃ እየቀራ ሀምሳ ስምንት አንድ ሰዓት ከሀምሳ ዘጠኝ እሺ፣ check እያደረኩ ነው። ስለዚህ አዎ ሌሊቱ ምንድነው ነው እ?
check እያደረኩ ነው። አንዴ ትንሽ ጠብቀኝ። እሺ።
እሺ እሺ ቶሎ በል በእናትህ ምንድን ናቸው እና እ- እ- ቱ ቱ ስ- ቱ ምናምን ስጫወት ጊዜ ውንጀሮና ሁሉም አንድ ጊዜ ብቻ ነው። እናንተ ምንድን ነው ችግሩ? ምንድን
ቴክ ስፖርት ስትጫወት
አዎ አንድ በምን ድራሱ አይባልም እኮ ተተለየ ነገር ገንዘብ እንደምፈለግ ቦታው እናንተ ቁጭ ይገባል።
ብዬ የ- ምንድን ነው?
የተወሰነ የሚጠራ ነገር ስላለ ነው። ጥ- ይስተካከላል።
እሺ አሁን ነገሩ።
እሺ አሁን አደረስልኝ። እስኪ አሁን ልፈልግ ነበረ።
እሺ። አንድ ሺህ ብር ነው አይደለ?
አ እሺ ለሳንቲም ፔዮቹ እናሳውቃቸዋለን ያስገቡላል። እሺ pending ላይ እም?
ስለሆነ ነው። ለሳንቲም ፔዮቹ እናሳውቅላለን ያስገቡላል። pending ላይ ስለሆነ ነው።
እሺ አሁን ነው በእናትህ አሁን ነው የምፈልገው።
እነሱ ናቸው pending ላይ ምንድን የሚያስገቡልን።
ነው?
እናሳውቃቸዋለን እነሱ ያስገቡላል። እሺ መቼ ይደርሰኛል?
ይደርሳል። ዛሬ ትንሽ ጠብቀው።
አሁን እሺ ደርሰህ እፈልጋለሁ። እሺ በቃ አመሰግናለሁ።
እሺ መልካም